ሰላም ጤና ይስጥልኝ። ቺፕ በኮም ልርዳው ይመስልኝ እንዴት ነሽ?
ሰላም
order አድርገን ነበረ ዛሬ እና በዚህ ቁጥር ነው order ቆይ እ በዚህ ቁጥር ነው order ያደረጉት።
አይደለም በሌላ ቁጥር ብሩክ ይንገሩኝ። እሺ ዜሮ ዘጠኝ
ዘጠኝ አስራ አንድ አንድ ሰማንያ ሰባት ሀያ ሰባት ምን ሆኖ መሰለሽ out of stock ብሎ ሁለት group ከገባ በኋላ out of stock አለበት። ምን ባለው